ባለኝ ጉዳይ ራሄል እባላለሁ። እባክዎ ምን ልርዳ?
ስራ መልቀቂያ እንትን ብዬ ነበር እና እሺ
ለማስጀመር ነበር።
እሺ የተመዘገቡበትን ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አርባ ሶስት አርባ ስምንት ዜሮ ዜሮ ዜሮ ሶስት
ይቅርታ ዜሮ ዘጠኝ አርባ ሶስት አርባ ስምንት ዜሮ ዜሮ ዜሮ ሶስት
እሺ መስመር ላይ ጠብቁኝ አንዴ።
እሺ
እሺ አብርሃም ሳሙኤል አይደለም። በ electronics retail ያው እ data ዎችን አስገብተዋል። ነገር ግን ያው እ የማረጋገጫ ፊርማ ለማስደረግ ወይም ደግሞ የስራውን እ እንዲ- የስራ ጥሪ እንዲደርሱት ለማድረግ ቢሮአችን አንድ ቀን መጥተው መመዝገብ እና orientation መውሰድ ይኖርቦታል። የሚመጡበትን ቀን ደግሞ እኛ ደውለን ነው የምናሳውቆት ማለት ነው።
OK ምን ምን ያስፈልጋል?
national ID ቢሮአችን ለመመ- ለመመዝገብ ሲመጡ national ID፣ የትምህርትና የስራ ልምድ ማስረጃ ካሎት ያሉትን ይዘው ይመጣሉ። እንዲሁም የራስዎት የሆነ የሚጠቀሙበትን ስልክ ይዘው መገኘት ይኖርቦታል ማለት ነው።
OK እሺ
እም፣ እሺ ስለዚህ አ- እዚህ ጋር ያስገባ ያስገቡት data ሙሉ ነው አይደለም? እንትን የሚሉት አዎ።
ስለ ድርጅታችሁ መረጃ ከየት ነበር ያገኙት?
እ ቲክቶክ ላይ
እሺ ስለዚህ በ electronics repair ነው የሚሰሩት። አድራሻዎት የት ነው?
እ እኔ መገናኛ
መ- መገናኛ አዎ ቤተልሔም ፕላዛ ላይ ነው ሱቅ
መልካም መልካም። እሺ ስለዚህ ያው ሙሉ መረጃዎችን ተቀብዮታለሁ። የሚመጡበትን ቀን እኛ ደውለን የምናሳውቆት ይሆናል። አብርሃም እሺ እሺ መልካም ቀን ያለውት እሺ መልካም እሺ